ጤና ይስጥልን ዋሽንግተን ዲሲ እና ማዕከል
ውጤት በቴሌግራም ልኬሻለሁ ብለሽኝ አልገባልኝም።
ምን እቅድ ይባላል?
የፊዚክስ ቀን
ዲስካ
የፊዚክስ ቀን ትናንትና የተረሳችሁ ትግስት እሺ፣ ስልክ ስልጣችሁና እዛ ላይ ቴሌግራም ላይ ሙሉ ስማቸውን ቴክስት አድርጉላቸው ከዛ ይልካሉ።
እሺ
ዜሮ ዘጠኝ ሰማንያ ስምንት እሺ
ሰማንያ ስድስት ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት እ ሰማንያ ሰባት ሰማንያ ዘጠኝ
እሺ እሺ